ሰላም ሊም BGI ኢትዮጵያ ሳንቲ ነኝ። እባክዎትን ምን ልርዳው?
እንትን የፍሪጅ ብልሽት ለማሳወቅ ነበር።
ፍሪጆች እሺ፣ ተበላሽተው ነው? ምን ምን ነበረ? ምኑ ነበር የተበላሸው?
አይ አያቀዘቅዝም፣ ቅዝቃዜ የለውም።
እሺ፣ BGI ID ዮትን ይንገሩኝ ደመያች እና light ም የለውም።
light ኡም አይሰራም።
አይ አ light ም አይሰራም።
እሺ፣ BGI ID ዮትን የሚያውቁት ከሆነ ይንገሩኝ።
እሺ 145
145 27 62 27 62 62 እሺ፣ አዎ መስመር ድንቅ ላይ ነች።
ይጠ- ጥሩ ሰው። እሺ።
ድንቅነሽ ግሮሰሪ ኖት።
አዎ ድንቅ ነች። ጥሩ ሰው።
እሺ፣ ሙሉ ስሞትን ይነግሩኛል?
እሺ በ- በእሱ አላስመዝገበው እኔ promoter ኡ ስለሆንኩ እሺ፣ እሺ ድንቅነሽ ጫኔ በይውና
ድንቅነሽ ጫኔ በዚሁ ስልክ ልመዝግበው።
እሺ 0913 0913 35 35 45
45 56
56 እሺ እ፣ ቅሬታዎትን መዝግቤልዎታለሁ ወደ ጥገና ክፍል አስተላለፍ ያለው በተቻለው ፍጥነት መጥተው ይሰራሉ እሺ።
ሌላ ምረዳዎት ነገር ይኖራል ሌላ ምንም የለም። አመሰግናለሁ።
እሺ ስለደወሉ እናመሰግናለን ስለ አገልግሎት ያሉትን ሀሳብ ከሚሰሙ ድምጽ በኋላ ያስቀምጡልኝ መልካም ቀን እሺ አሁን አስቀምጣለሁ።